ሄሎ
ከቢጃይ ነው የደወልኩሎት መልሼ ደንበኛችን እሺ hello።
ስሞት ሙሉ ስሙ አይሰማም ይቅርታ
እሺ ልመለስ። እኔ ይኸውልሽ technician ነኝ አትይኝም። እምቢ አለኝ ስልኩን እኔ ጋር ሲደውል እ- እምቢ አለኝ ስልኩ ሲል ሰጠሁት የእናንተን ስልክና ደጋግሞ በሱ ስልክ እምቢ ሲለው እኔ አጋጣሚ በዛ በኩል እያለፍኩ ስለነበረ በእኔ ስልክ ደወልኩና ስሞክር ሲሰራልሽ ይኸው ጥርቼው አናገረሽ። ያናገረሽ ባለቤቱ ነው። ቅድም የሰጠች ለዛ ነው ሌላ ስልክ ችግር የለውም እ- ስም ብቻ ነው የፈለኩት ስሙ ይኸው እዛው ጋር ነኝ። አንድ አንድ ደቂቃ አይ አይደለም የራሱ ስም የእርሳቸው እ- እሺ እሺ አንድ ደቂቃ ችግር የለውም።
አይ ገና ሰሩ ምናምን ከምናገኝ ሹፌሪ ነው የሚባለው። የአባቱን ስም አላውቅም እንጂ የ- ችግር የለውም ስማቸውን ብቻ ይንገሩኝ የ- ሹፌሪ ነው ስሙ ከሆነ በቃ ሹፌሪ ነው።
ሹፌሪ?
አዎ።
ሹፌሪ አዎ እሺ እሺ ሌላውን መረጃ እሺ።
ስለወሰድኩ ችግር የለውም እሺ አመሰግናለሁ መልካም ቀን እሺ እሺ። ሰላም ብዝት ይበልልሽ።